ተቀማጭ ተቀማጭ የሚቀመጥ ብር ነው። 350 ሺህ ብር ተቀማጭ ነው።
hello hello hello hello hello
አቤት ምን ልርዳዎት አባት?
አ፣ እንትን Oral Care
ምን አለኝ?
Oral Care የጥርስ ሐኪም ቤት ስልክ ፈልጌ ወይ ወይ hello
ኦባኬር ነው ያለኝ አባት።
Oral Care
Oral Care ነው አዎ አዎ አደባባይ እንዲሁም መስቀል ፍላወር ናዝራ ሆቴል ፊት ለፊት ከስታርታፕ ላይክ ሼር አድርጉ። ጋይስ ታፕታፕ ላይክ ሼር አድርጉ። መኪና መግዛት፣ መሸጥ፣ መለወጥ የሚፈልግ
እሺ፣ እሺ
ቁጥራቸውን አይደል አባት?
አዎ
አቅርቦት ነው። ሁለት ሺህ ዳይሽ ኮምፓክት ሰባት መቶ ሀምሳ ሺህ ብር። ነገር ግን የባንክ ብድር እናመቻቻለን፣ እንዲሁም ድርድር ይኖረናል። ድርድር ይኖረናል ከተሻ በኋላ እሺ የያዙ
እሺ hello